ሰላም ጤና ይስጥልን።
ሌላው ሰላም ጤና ይስጥልን። አይሰማም?
ጫጫታ አለ፣ አንቺ ጋር አይሰማም?
ድምፅ አለ።
ይቅርታ ድምፁ ይቆራረጣል። ሄሎ፣
ክላስ ክላስ ለመመልከት
እሺ። ስሞትን ማለበት
ሳይሆን እባላለሁ።
ባላለ ድምፆት አይሰማም። ይቅርታ ድጋሚ ደውልልኝ።
መልሼ ልደውል
አዎ ይቆራረጣል።